ሄሎ ሄሎ አቤት ሰላም ከስብስብ ነበር ምደውልሎት።
እሺ እ ይቅርታ ያልመጣ product ምናምን ነበሩት
ኧረ ስንት ሰው ነው የሚያናግረኝ እኔ እኮ እ ባለፈው ሳምንት እኮ ሌላ ሰው ጨርሳለሁ ምናምን ብሎኝ ነበረ ቆየ እኮ ማ- በዚህ ስልክ ቁጥር ነው order ያደረጉት አዎ በዚህ ስልክ ነው ስልክ አናግረኝ ነው አይደለ?
አዎ
አይ እዚህ ጋር እኮ delivered ነው የሚለው እና እርስዎ ካልደረሰ
አልደረሰም እሱን ከሆነች ልጅ ዳ- እንደዚህ ደውላ አናግረኝ ነበረ በዚህ ስልክ ምንድን ነው የተባሉት?
በቃ ሴትዮዋ ጋር ደውዬ እንትኑን ብሩን እንድታስገባ አደርግላለሁ አለች
አታውቁት group ውስጥ ገብተው ነው እርስዎ
አ- አዎ እንዳ ነገር ነው ወይንሸት ጋር?
አዎ okay እሺ፣ አንዴ ልደውልሎት። ይቅርታ አንዴ ጠብቁኝ።